ይስጥልኝ።
ጤና ይስጥልኝ። ከአሪፍ ነበር የምንደውልዎት።
እሺ እውነት ሴራቪ በርገር ነው።
አይ አይደለም፣ ዱካሞ ኮፊ
እ እሺ ደንበኛችን ስለ POS machine ኣችን ያጋጠመው ችግር ካለ ለመጠየቅ ነበረ።
እ አይ ምንም ያጋጠመን ነገር የለም።
እ ይሰራል?
አይ ይሰራል፣ ግን እኛ በብዛት የውጭ ቪዛ ነው ስለምንጠቀሙት በዚህኛው እንጠቀምም፣ ለዛ ነው።
እ እሺ ችግር ካጋጠሙት ደውሎ መጠየቅ ይችላሉ።
እሺ እሺ